hello ወይ ሰላም ጤና ይስጥልን።
ሰላም ከቺፕቺፕ ነበር የምንደውለው ጫልቱ
ከየት ከቺፕቺፕ
okay እሺ እሺ ቺፕቺፕን ይጠቀማሉ እና ቺፕቺፕ ላይ መስተካከል ያለበት ነገር ካለ ያጋጠመዎት ነገር ካለ እንድናወራ ነበር ሰው
አ- አይ ምንም ያጋጠመኝ ነገር የለም እስካሁን
የተቀበሏቸውን የለም።
product ኦቹ ላይ ምናምን ችግር ካለ maybe ያልተመቾት የለም፣ ነገር የለም።
ካለ አይ አሪፍ ነው ምንም የለም okay ተጨማሪ product ይሄ ቢኖር ብለው የሚያስቡ product ስ የለም ቺፕቺፕ ላይ ያጡት
እኔ እስካሁን ያጣሁት ነገር የለም ሁሉም አለ መሰለኝ አዎ okay ሁሉም ቆንጆ ነው አ፣ አሪፍ እሺ እናመሰግናለን መልካም ቀን ይሆንልን እሺ መልካም ቀን ላንቺ okay እም።